ሌላ ሰላም ነኝ። አቤት ዛራ ብዬ order ኡን መልሼዋለሁ። ሀምሳ ሰባት ዘጠና አምስት ሀምሳ ሰባት ዘጠና አምስት ዘጠና አምስት ማነህ?
ለሙ ነኝ።
okay ለሙ፣ ቅድም አንተ እንደዚህ ስትከራከረኝ ቆይቶ ነው assign የተደረግኩት አትለኝም ነበር?
አሰይና አዎ
እና እኔ ምን ላድርግ?
እኔ እኮ ማለት ነው ለምን ቆየብህ ስል ጊዜ ስልክ አይሰራም ነው የምትለኝ፣ ግን ቆይቶ ነው order ኡ accept ብዬ አይደለም አስገብተውብኝ ነው ብትል እኮ complete አይባልብም። እኔ ደግሞ አላውቅም ነበረ። እሺ ለሙዬ በቃ አስተላልፍልሃለሁ። እሺ cancel ይሆንልሃል። ስልካቸው ምግብ ቤት ደግሞ እየሰራልን አይደለም። እሺ እ እ?
ምግብ ቤት ስልካቸው ትንሽ እያስቸገረን ነው፣ ዝግ ነው። እየሰራልን አይደለም። በሰራልን ሰዓት ደውለን ይወጣልሃል።
እሺ እሺ አባዬ እሺ